ጤና ይስጥልኝ ሄለን ቤዛ ጅዲ ነኝ። በሕክምና የተገዘ መረጃ ልስጦ?
ሄሎ ሰላም ነው?
ደህና ደንበኛችን
ወደ ካናዳ መሄድ ፈልጌ ነበርና እሺ
ካናዳ የሚኖር ዘመድ ነበረኝ እና እኔን ለመውሰድ ይፈልጋል፣ ግን information ኑ የለውም። information
እሺ መስመር ላይ ነው ደንበኛችን?
አዎ፣ መስመር ላይ።
እሺ እ እዛ ያሉት ዘመዶት በመጀመሪያ invitation letter ሊልክሎት ይገባል።
ኢንቪቴሽን ኢንቪቴሽን ማለት የግብዣ ወረቀት